ጤና ይስጥልኝ ኢቲኤስ የበራ መረጃ ማዕከል፣ እባክዎ ትምህን ልርዳዎ።
ይህ ጤና ይስጥልን።
ጤና እኔ ጤና ይስጥልኝ ሰላም ነው?
ሰላም ጤና ይስጥልኝ። ምን ልርዳዎት?
አቦ ሬፍራል ሆስፒታል ዩኒቨርሲቲ የወሰደበት ቦራን ምን አሉኝ? ምን አሉኝ?
ቦራን
አ- አይሰማም ድምፆት። ምንድን ነው ያሉኝ?
ቦራን ቦራን ቦራን ሬፍራል ሆስፒታሉ አዲሱ ነጭ ፎቅ ጋር
የት ነው? የ- የት ብለው ነው የደወሉት?
ማ ድሬዳዋ ነኝ።
አይ እኛ ጋር የደወሉት እኛ እንትን ነን የኢቲኤስ የበራ መረጃ ነው የምንሰጠው።
ማብራት ኃይል አይደለም እ? መብራት ኃይል አይደለም ሳስተዋል ማብራት ኃይል መረጃ አይደለም እንዴ?
ምን አሉኝ?
ኮኔል።
እ?
ማብራት ኃይል መረጃ አይደለም እንዴ? ኮኔል የመብራት ኃይል ነው ያሉኝ?
አዎ መብራት ኃይል ብለው ሰጥቶ ነበረ።
አይደለም ይሄ የመብራት ኃይል ሳይሆን የ- የበራ መረጃ ማዕከል ነው።
ነው አዎ
እሺ፣ የመብራት ኃይሉስ
ምን አሉኝ?
የመብራት ኃይሉ መረጃስ አይ የመብራት ኃይል መረጃ እኛ አንሰጥም። ቁጥሩ ለጊዜው የለንም።
እሺ።
ሳስተዋል
እሺ፣ ይቅርታ እሺ፣ ለደውሉ እናመሰግናለን። መልካም ቀን።
እሺ።